ሄሎ
ሄሎ አቤት ሰላም እንደምን አረፈድሽ?
እግዚአብሔር ይመስገን አለን እግዚአብሔር ይመስገን። ከወዳ vehicle manufacturing ነበር የደወልኩልሽ።
እ?
ከወዳ vehicle manufacturing ነበር የደወልኩልሽ። ስልክሽን ከአዲስ አበባ ዩኒቨርሲቲ ነው ያገኘነው።
እሺ እ፣ ድርጅታችን ውስጥ በ junior accountant open position ስላለ ሰኞ ጠዋት አራት ሰዓት ላይ መጥተሽ የጽሁፍ ፈተና እንድትወስጂ እየነገር ነበር።
እሺ የት ነው ቦታው
ቦታው ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ነው።
ለቡ
ለቡ መብራት ኃይል okay እሺ አርሴማ ቤተክርስቲያን ፊት ለፊት እሺ እሺ ስንት ሰዓት ነው okay።
ሰኞ ሶስት ሰኞ አራት ሰዓት ላይ okay እሺ እሺ okay።
እሺ አመሰግናለሁ እሺ እሺ፣ መልካም ቆይታ